ሄሎ
ሄሎ ሰላም ጤና ይስጥልን ቤስት
አብሮ ይስጥልን።
እሺ ምን ነበረ?
አሁን ደውዬ የነበርኩት voucher ላይ history ገብቼ withdraw ያረኳትን ኮድ ነው አመልሼ የሞላት ከ date ኡ ጋር አዎ አይ date ኡ ላይ date ኡን ቀን ስታስገባው ያመጣልሃል።
okay date ኡን ብቻ ሳስገባ voucher code ብሎ የሚያመጣ የለም የሚዘረዝር።
አዎ okay አዎ ከዛ voucher code የምትለዋን ኮፒ አርጋትና deposit የሚለው ጋር ሄደክ insert voucher code ምትላለች። እሷን voucher code አስገባና deposit ስትለው ወደ account ይመልስልሃል።
okay ኮዷን ይዤ ነዋ።
አዎ ኮዷን ኮፒ አርጋት።
ኮፒ አድርጌ ወደ deposit ወስደዋለሁ።
አዎ ስንት ብር ነው?
አይ መቶ ብር ነው።
እሺ በቃ ኮዷን አስገባና deposit አድርግ ስለዋንካሽ።
እሺ thank you።
እሺ እናመሰግናለን።